ጤና ይስጥልኝ ቤት ቤት አብሮ ይስጥልን። ጄሪ ማግኘት እችላለሁ?
ማን ልበል? ጄሪ የለችም እዛ አሁን።
ብሩክ ያለ ተስፍሽ ነው ያለው።
እ? ተስፍሽ አለ። አዎ ተስፍሽን እሺ፣ አካሉ ነው ብለሽ አገናኝኝማ።
እሺ፣ ጠብቀኛል።
እሺ
hello Hello።
check እያደረጉልን ነው። እንዴት ነሽ? ጠብቃችኋለሁ።
አይ ነው ለሌላ ነገር አስተያየት ፈለጌው ነው እንጂ ራ- ራሄል እያየችኝ ልኝ ነው። ራሄልን ወይ ራሄልን ማግኘት እችላለሁ? እሺ ተው፣ እሱ busy ከሆነ ነው። እሺ፣ እሺ፣ ቆይ። አይ በቃ ሁለቱም ላገናኘና ታወራችኋለሁ።
እሺ።
option eight three three seven two six is on the phone. Please leave your message after the tone. When done, hang up or press the pound key. Thank you. Press 1 to accept this recording. Press 2 to listen to it. Press 3 to re-record your message. Press